ጤና ይስጥልኝ አሪፍ ቤት ረዴት ነኝ እባክዎ ምን ይደርሱ?
Sí, sir.
አቤት Sí, sir. አቤት በ- ፕሮግራም ይዘው።
ፎቶ ላክልኝ። ሁሉም ይናገራል። ገና ምንም አይገባም።
እሺ እሺ አሁን ስክሪንሻት ልከውልናል።
እም።
እሺ ስለዚህ አሁን ወደ ገ- ለሚመለከተው አካል እናስተላልፍሎታለን። እነሱ እነሱ መረጃውን ተቀብለው
እም።
በጨረሱ ጊዜ ያሳውቁናል። እኛ እሺ።
መተን እናሳውቆታለን። ስለዚህ በዚህ ሰዓት በዚህ ቀን ማለት አንችልም። እነሱ በጨረሱ ጊዜ ያሳውቁናል፣
እሺ፣ እሺ።
እናሳውቁታለን።
አይ፣ እሺ thank you።
ደንበኛችን ስለተፈጠረው ችግር